يعني
ሄሎ ጤና አቤት ጤና ይስጥልን አቤት አቤት ሰብሮ ይስጥልን።
እ ከፕሌስ ሆነ ውስጥ ነበር የምደውልልዎት እሺ ቢሮ ብቅ ብሏል እንደ ባለፈው ቢሮ ብቅ አዎ ቆይ ምሳ ላይ የሆነ ስብሰባ አጋጥሞን እስኪ ሌላ ጊዜ ብናደርገው ይሻላል።
መልካም ዛሬ አልተመቸኝም። እደውልላቸዋለሁ። ስልካቸው አለኝ ያኛው ቶል ነበረው።
እሺ እሺ እሺ እሺ አመሰግናለሁ።
እሺ እሺ